ጤና ይስጥልኝ አርፊቴ ረዲት ነው ባክም ልዶ
አረ ትላንትና ይኸውልሽ ቃላይ ማለት ነው ወደ አበሻ ሰባብ አስገብቼ ማለት ነው እስካሁን አልገባልኝም። ምንድን ነው
እሺ፣ ደንበኛችን በዚህ ቁጥር ነው የተመዘገቡት።
አ
እሺ፣ ስሞትን ይንገሩኝ ደንበኛችን እ
ስሞትን።
አዋ አብራር ጀማል
እሺ፣ እያየሁልዎት ነው ደንበኛችን፣ ትንሽ መስመር ላይ ጠብቁኝ።
አበሻ ሌቦች አረ አበሻ አበሻ ተከሳለሁ። ቴሌ ብር ሪሲት አለኝ ልኩ ተሰጣለሁ። ናምጣ ወላሂ አምጣ። ሄሎ
አለው ደንበኛችን፣ እያየሁልዎት ነው።
እሺ እሺ
እሺ፣ ደንበኛችን መስመር ላይ አለው።
እ
ይቅርታ መስመር ላይ ስላስጠበቅነው ሰባ ብር ወደ ሀበሻ ቤት deposit ማድረግ እንደተቸገሩ ነግረውን ነበር።
አ ቆይ ቆይ ተስተካክለውሎታል ደንበኛችን ወደ የለም ሀበሻ እኮ አሁን ቤት አበሻ ላይ account ኡ ገብቼ ገብቷል።
ሳይልሽ የለም።
እሺ እንዳልገባ እርግጠኛ ከሆኑ ወደ ሀበሻ ቤት ሂንግ ነው ማመልከት እሺ።
የሚችሉት። ስለደውል እናመሰግናለን።